ንግስት ነሽ?
ዝም ብዬ ነበር አልገባልኝ።
ድሮ ብለህ አልገባልህም?
አዎ አዎ
ሚስት ቤት ስልክ ይሄ ነው?
አዎ የዋንጫዎቹ እንትን አለ የዋንጫዎቹ እንትን አሎ ጀመሩ ሄሎ ዋንጫ ነው ኦኬ ነገ የግሪኩ ምናምን
ስንት ብር ነው? ሄሎ አቤት ስንት ስንት ብር ነው?
ሀያ ሀያ ሺህ አራት ጊዜ